ጊዜ ያጋጥማል።
hello ሰላም ጤና ይስጥልን።
አብሮ ይስጥልን።
መቅዲ ከቺፕቺፕ ነው የምንደውለው።
እሺ ቺፕቺፕ ላይ apply አድርገው ነበረ ማቅረብ የምፈልገው product አለኝ ብለውን ነው እም፣ ስለ እሱ እናወራበት ነበር የደወልንልዎት። ስራው ምንድን ነው? አሁን ላይ ምንድን ነው እየሰሩ ያሉት?
ወይ አሁን አቋርጬዋለሁ። በፊት ነበረ።
okay አሁን ላይ መስራት አይፈልጉም?
አይ መስራትማ እፈልጋለሁ። ገና እንትን በሆነ በቤተሰብ ጉዳይ አቁሜ ሌላ ቦታ ሄጄ ነው።
እኮ ስለዚህ እንዴት እንያዘው? አሁን ላይ ስራ የሎትም?
አዎ okay ስራ የሎትም። እሺ እ፣ ለምን መልቀቅ ፈለጉ ስራዎትን? ያንኛውን ስራ በምን ምክንያት ነው የተውት?
ስላልተመቸኝ ነው ማለት የቤተሰብ ጉዳይ ገጥሞኝ ወደ ክፍለ ሀገር ሄጄ ነበር። ለዛ ነው okay ያሉበት location የት ነው?
አሁን አዲስ አበባ ነኝ።
እ፣ እ፣ ሰፈሩ ፈረንሳይ ፈረንሳይ። እሺ ከዚህ በፊት ያቀርቡት የነበረው እቃ ምን ነበረ? ምን ነበር ስራዎት?
አትክልት ቤት ነበር።
አትክልት ፍራፍሬዎችን ነው ወይስ vegetable አዎ፣ ነገሮች?
ፍራፍሬ ፍራፍሬ ፍራፍሬና አትክልቶች፣ ድንች፣ ቲማቲም፣ አዎ አቮካዶ፣ ፓፓያ ምናምን።
አዎ okay እም፣ አሁንም ከኛ ጋር ሊሰሩት የፈለጉት ይሄንን ነበር። ይሄንን ማቅረብ ነው የፈለጉት። vegetable ኦችን እና fruit ኦችን ነው ማቅረብ የፈለጉት።
አዎ
እ፣ እንዴት መሰሉት? አሁን እኛ ጋር ሲያቀርቡ እ፣ ደሞዝ በወር አራት ሺህ ብር አሉት እና ደግሞ እንደ አቅርቦትዎት እና እንዳለው የስራ መጠን ልክ ደግሞ ኮሚሽን ይታሰብልዎታል። ከተስማሙ እኛ ጋር መስራት ከፈለጉ ማለት ነው።
አ- አሁን አቁሜዋለሁ። እንዴት ነው የሚሆነው? ማለት እንደ አዲስ ልጀምረው ማለት ነው?
እንደ አዲስ ጀምረው እኛ ጋር ማቅረብ ከቻሉ ነው እያወራሁት ያለሁት።
okay ይችላሉ
እችላለሁ፣ ችግር የለውም ማቅረብ ከቻሉ።
እችላለሁ።
እሺ እ፣ በማንኛው ሰዓት መጀመር ይፈልጋሉ? እኛ ጋር እስከ ሳምንት ባለው ከሳምንት በኋላ
አይ በችግር የለም ከዚህ በሚመጣው ሳምንት መጀመር እችላለሁ።
በማንኛውም ሰዓት መጀመር ይችላሉ።
አዎ ግን እንዴት ነው የምንረካከበው?
እሱን የሚረካከቡትን እ፣ እናሳውቀውታለን። ይህን ፎርም መሙላት ስላለብን ነው የደወልነው። ተጨማሪ ስላሉት ነገሮች ደግሞ በስልክም ደውለን ቢሆን በአካልም መቅረብ ካለቦት መጥተው እናወራበታለን።
እሺ okay መልካም ቀን ይሆንልዎት። እናመሰግናለን ደንበኛችን።
እ።